ሰላም ነው ማማዬ?
ሰላም እንዴት ነው ወንድሜ?
አለሁልሽ።
ትበላለህ?
እዚህችን ትኬት ትኬት አድርጊልኝ። እኔ ትኬት አዎ ነጭ ሆነብኝና እሺ፣ ዘጠና ዘጠኝ
አንዴ ቆይ።
እሺ ዴ ለወደከታለ ደስ ነው የሚለኝ ሲጀመር ማለት ነው። ለአንድ በላ ደግሞ
እሺ ንገረኝ።
ዘጠና ዘጠኝ እሺ ሰማንያ ስምንት እ ስምንት መቶ ሀያ
lost ነው። እሺ አራት lost አለ።
እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
ላንቺም